hello ጤና ይስጥልኝ ቅድስት ነኝ። አቤት ቅድስት ሰላም ነው?
ሰላም እንዴት ነሽ? ቆይ ልንገርሽ ነበር አርባ ሰማንያ ሰባት
አርባ ሰማንያ ሰባት
ምን ሆነ?
earning ኡን check አርጉ።
እሺ check አደርገዋለሁ። እ እሺ አዎ እ